ገሺ ማሰብ ገበት ነው የማይበቅልበት የበረሃ ነው። ወድያለሁ ብለሽ ስወድሽ እኔን ገሰች አድርገሽ ልትሸጪ የተንኮል ሀሳብሽ ገብቶኛል የማዘልቃ ጉልብላትሽ እኔ ግን ልንገርሽ ቅጩን ነዶ የከሰለ በድን ነው የፍቅር አዝመራን የማያበቅል ለዘላለም ልቤ በራ ነው። ለዚህ ልንገርሽ ቅጩን አትጠራጠሪ ፍቅር ይዘዋል ብለሽን እንዳትሞክሪ ወደድኩ ስትኝ የሞድሻለሁ ግን ገሸሽ ስትይ ወቂው ልቤ በረሃ ነው ሞኝ ብታገኝ ጎበዝ ነሽ ለማሰር ባሰት ፍቅር ወጥመድ ገሸሽ ማለችን ሳያውቀው አንቺን ክንፉን ጥሎ ወዶ ሲያብ እኔ ግን ካፌ ነው እንዳንቺ ወደድኩሽ አበድኩኝ የምለው ልቤ በፍቅር መያዝ ከተወ ብዙ ዓመት አልፎታል ወቂም ላታላ አታላሽ ሲገጥምሽ የመጀመሪያሽ ነው። ወደድኩሽ የምልሽ ባፌ እንጂ ልቤ በረሃ ነው። ትዝታማ ያቆይ ጨርሶ ረስቶሻል። ፍቅር ያስያዝኩ ስትይ ሰምቶ ልብ ያፊዞብሻል። ብዙዎቹን ወዶ ስላየ ልቤ ባንዷ ረግቷል። ጥንቁም ነው ወደው ሲቀርቡትም የሚያውቅ ወዶም ተጠግቶ ያየ ነው። ስለዚህ በሷ ጥሩ ደስታ ብዙ መከራንም ቀምሶ አይቶታል። ፍቅር አይዘውም ከሷ ሌላ ልቤ ሁሉን ነገር ተረድቶታል። በፍቅር ተፋትኖ ነዶ አብቅቷል ከሰል ነው። ፍቅርን የማያበቅል ዳግም ልቤ በረሃ ነው። ይወደኛል ብለሽ ማሰብ ይዘበት ነው ፍቅር የማይበቅልበት ልብ